ለማሊ ባባ
ሰላም እና መኪና ምናምን ብዬሽ ነበር። አንዱ ብዬ ነበር።
እሺ
የት መስቀል ፍላወር የት ነው ያልሽኝ? ቢሮዎቹ ናዝራ ሆቴልን ያውቁታል?
አውቀዋለሁ።
ናዝራ ሆቴልን ትንሽ ሲሄዱ U-turn አለ አይደል?
ዩሰር U-turn U-turn በስተቀኝ በኩል በስተቀኝ በኩል ሲገቡ አፍሮሊንክስ ሞተር አለ። አፍሮሊንክ የሚል የመኪና መሸጫ
አንዴ ልመዝግብ።
አፍሮሊንክ። እሺ
እሺ። አፍሮሊንክ ሞተርስ።
አዎ፣ በሱ ሬክላም ትክክል ሲገቡ ማሊባባ ሬክላማችን ይታያል።
ቆይ ቆይ አንዴ አፍሮሊንክ። እሺ እ በአፍሮሊንክስ ሞተርስ ትክክል ሲገቡ ማሊባባዎች ሬክላማችን ይታያል።
አሊባባ። እሺ። ምናልባት range ማወቅ እችላለሁ? ሁለት ሶስት ነች ኮሮላ እኮ አይተና መጥተው አዎ መጥተው አይተና
እሺ እሺ ሳና አይሆንም። እሺ